ሄሎ
ሄሎ መሰለኝ ሰላም ጤና ይስጥልን። ቴሌቪዥን
ቴሌቪዥን ትኬት ለመግዛት ፈልጌ እንዴት ነው ትኬት መግዛት ብቻ?
ይቅርታ ትኬት አይገዛ coin
በ coin ኡ እንትን መጫወት አይቻልም። ምንድን ነው ጥያቄና መልስ
ከጥያቄና መልስ ውጭ አይቻልም። በሱ
coin ከ- coin ይግዙ። ትኬት coin መግዛት አይቻልም።
አዎ እኮ ቀስ ለመጫወት ኮይን ኮይኑ አላስጠቅም አለኝ።
አላስጠቅም አለ።
አዎ
እስቲ አንዴ ሄሎ ሄሎ
coin የለውትም።
አዎ coin ገዝቼም ነው የምልሽ። እኔም ቤት coin ገዝቼ የሚሽከረከረው አላት chance ኡ እ፣ እ? የሚሽከረከረው ተሽከርካሪው አለ አይደል? ቀስቱ የቀስቱ እሱ።
እንትኑ እሱን የሚ- ለመጫወት እ፣ በ- በ coin አይቻልም ትኬት ይግዙ ይላል።
ትኬት ብዙ ሳይሆን ያው ትኬት በቀን ሁለቱን የሚሰጡት አዎ እሱ ደግሞ ዛሬ ሁለት ትኬት አግኝተው ነበረ። በትኬቱ ሁለት ተጠቅመዋል። ሁለት አዎ፣ እሱ- ተጨማሪ ለመግዛት እሱ አይ እ፣ ትኬት አይሸጥም። coin ገብተው በ coin ጥያቄና መልሶችን ተጫውተው ካሸነፉ ትኬት ይሸልሙታል።
እንጂ እሱን በገዝተሽ መጫወት አትችይም ማለት ነው።
እ፣ ትኬት አይሸጥም። ደንበኛ ሲሆኑ ብቻ በየቀኑ ሁለት ሁለት ትኬቶች ይደርሱታል።
chance ነው እሱ እንደ እድል ነው ማለት ነው አይደል? okay፣ አዎ እ፣ እንደድል እሺ፣ ገባኝ። እሺ፣ እሺ። እንትን እኮ ነው ቴሌቪዥን የሚል አለ